Hello hello
ጤና ይስጥልኝ። ይሰማኛል?
አሁን ደውዬ ነበር። አሁን ደውዬ ነበር በአስራ ስድስት ቤት ቁጥር ኔትወርክ እኮ አስቸግሮኝ ነው። በዚህ ደውል እሺ። አብዱል ጀባር
አብዱል ጀባር አወል ሸማሙድ አብዱል ጀባር ነው።
አብዱል ጀባር አወል ሸማሙድ
እሺ። አብዱል ጀባር አወል ስልክ ቁጥር ቴሌብር ላይም ሁሉ ስፖርት ላይ የሚጠቀሙትን ስልክ ቁጥር ይንገሩኝ።
አስራ ስድስት ሀያ ስምንት ሰማንያ ሁለት ሰማንያ አንድ ሀያ ስምንት ሀያ ስምንት ሀያ ስምንት ሰማንያ ሁለት ሰማንያ አንድ አስራ ስድስት ሀያ ስምንት ሰማንያ ሁለት ሰማንያ አንድ
ይህን ቁጥር ሁለቱም ላይ ነው የሚጠቀሙት። ቴሌብሮም ላይ ሁሉ ስፖርት ሁሉ ስፖርትም ቴሌብሮም አንድ ነው።
እሺ መች ነበር ቀኑ?
እሑድ ቀን እሑድ ቀን
በስንት ነው?
በእኛ ውስጥ በውጮች
ይቅርታ እየተሰማኝ አይደለም።
May አስራ ዘጠኝ እሑድ ቀን እሑድ ቀን አሁን አይሰማም።
May አስራ ዘጠኝ እሑድ ቀን ማለት ነው።
እሺ May አስራ ዘጠኝ እሺ። አሁን በምነግረው ስልክ ቁጥር ቴሌግራም ላይ screenshot አንስተው ይልኩልናል። ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት አዎ በዚህ ስልክ ቁጥር screenshot አንስተው ይላኩልኝ።
History ውን ነው የላኩበትን
ምን አሉኝ?
የላኩበትን history ነው ልከው screenshot አድርጌ
አስራ ሁለት ሺህ ብር ድሮ ያደረጉበትን የተቆረጠውም ማለት ነው።
እሺ እሺ እሺ ለፍጥነት እንዲረዳ ሁሉ ስፖርትም ጋር ደውለው ይሄንን issue ሪፖርት እንዲያደርጉ comment እናደርጋለን። በእኛ ጋር ይታይልዎታል።
አላነሳ ብሎኝ ነው።
እሺ ደንበኛችን ሞክራለች። አመስ
ተጣርቶ ስህተቱ የተፈጠረው ካሪፍ ከሆነ ይስተካከልልዎታል።
እሺ እሺ አመሰግናለሁ።